እያገለገሉ ያሉት የኢዜማ ፓርቲ መሪ ፕሮፌሰር ብርሃኑ ነጋ ነው። አጠር አድርገን ከያዝናቸው Hello።
ጉዳዮች መካከል
ስራ ፈልጌ ነበር።
እሺ፣ በባለሙያነት እንድመዘግቦት ስሞትን ይነግሩኛል?
ወንደሰን
ወንደሰንማ ደስታ ነው።
ደስታ ነው።
አዎ
እድሜ፣
ሰላሳ
ስልክ ቁጥር በዚህ ይገኛሉ? ሌላ ሊያዝ አዎ በዚህ በዚህ የሚኖሩበት አካባቢ
እም፣ ዓለም ባንክ
አለም ባንክ ኮልፌ ያ- ኮልፌ ዓለም ባንክ በኮልፌ ማለት ነው።
አ?
አየር ጤና አይ ይሄ የቤተሉ አለም ባንክ ማለት ነው።
አዎ አዎ አዎ እሺ። መስራት የሚችሏቸው ስራዎች እንዲሁም የስራ ልምድ
እ፣ ሴራሚክ ማንጠፍ ዛሬ ማን ጋር ነው ጽጌ እያላችሁ ነበር እኮ ታፈስ እሺ። የልምድ አሉት?
አዎ
ስንት አመት?
አንድ አራት አመት በላይ እሺ፣ ስለ ጉዳይ መረጃውን ከየት አገኙ?
አይተ ጽሁፍ አግኝተን ነው
ምን ላይ ካርድ ተሰጡ?
እ? አዎ ካርድ ሚኒሊክ አዳራሽ Okay። እሺ እ፣ ሙሉ መረጃዎትን ተቀብያለሁ። ነገር ግን ወደ ስራ ገበያው ለመቀላቀል ቀጠሮ ይዘን በአካል ጎተራ ፔ- ክፍለ አካባቢ የሚገኘው ቢሮችን አንድ ቀን በአካል መ- መጠ- መመዝገብ ይኖርቦታል።
የት አካባቢ ጎተራ ፔፕሲ አካባቢ የሚገኘው ቢሮችን አንድ ቀን ደውለን ቀጠሮ እናስይዝሎትና መጥተው ይመዘገባሉ። እና ደግሞ በተጨማሪም ቴሌግራም ቻናላችን ላይ እ፣ የተለያዩ ስራዎችን post ስለምናደርግ ቻናሉ እንዲቀላቀሉ link ኡን ልክሎታለሁ።
okay እሺ እሺ እናመሰግናለን። መልካም ቀን።